ጤና ይስጥልኝ ቤት ጤና ይስጥልኝ ካርድ ዘግቶብኝ ነው እኮ።
እሺ እሺ ምን ነበረ?
በዚህ ስልክ ቁጥር ነው withdraw አድርጌ ነበር።
withdrawal ነው አዎ
መቼ ነበረ?
አሁን ትንሽ በፊት
ስንት ብር ነበር?
ሰላሳ ሺህ ብር
እሺ መስመር ላይ ጠብቁ። እሺ።
እም።
hello
አቤት confirmation ስለሚጠይቅ ነው። account number ኡ ልንገሩትና ልክ ከሆነ ይነግሮኛል።
እም።
የተላከበት እ፣ ቢላል አብደላ ተስፋዬ አይደለ? አንድ ሺ ሀምሳ አንድ ሀምሳ ሰባት ዜሮ አምስት ዘጠኝ አርባ ዘጠኝ
አዎ ዘጠኝ አሉ አዎ ዘጠኝ አርባ ዘጠኝ አዎ እሺ እሺ፣ አንዴ ከተላከ ስለማይመለስ ነው check ማድረግ ያስፈልጋል።
አዎ ስሙም አብዱላል ነው።
okay እሺ እሺ፣ አሁን confirm ተደርጓል። ትንሽ ቆይቶ ይገባል።
እሺ እሺ እሺ መልካም ምሽት።